Hello ፍቅር ነኝ።
Hello ሰላም ና ሰላም እንዴት ነህ?
አለን አለን rider ነበርኩ።
እሺ እሺ እንትን Time order አልገባም አሉ።
እ Time order አልገባም አሉ።
ምን ማለት ነው እሱ ደግሞ አልገባኝም።
አይ order እኔ ጋር ገብቶ ነበር። driver ነኝ እሺ driver እንደሆንክ አውቃለሁ አባቴ። እሺ እና Time order እኔ ጋር ገብቷል፣ እነሱ ጋር ግን አልገባም።
አልታዘዘም እያሉ ነው ሬስቶራንት።
አ order number ን አንዴ ንገረኝ።
እሺ አንዴ ቆይ። ሰባ አምስት ዜሮ ስድስት
ዜሮ
እ ሀምሳ ሶስት
ዜሮ ዘጠኝ አስራ ሶስት አይደለ?
አረ ዜሮ ስድስት
ዜሮ ስድስት ሀምሳ ሶስት አ
እሺ አንዴ ጠብቀኝ። እሺ እሺ እሺ እዛ ሬስቶራንት ነው አይደል ያለኸው?
Time Time አ እዛው ነው
እሺ አልታዘዘም ነው ያሉክ አይደለ?
አ አ እሺ አንዴ ክፈትልኝና እዛው ሬስቶራንት ከሆንክ ታገናኘኛለህ። እሺ እሺ ይኸው ላገናኝሽ።
ቆይ አንዴ ክፈትልኝ አንዴ።
እሺ እሺ
መሐመድ ከታይ በርገር ፒት እንዴ አርባ ስድስት ደቂቃ አልታዘዝንም? አርባ ስድስት ደቂቃ ሙሉ
አ እሺ order ነበር አሚን አገናኘኝ አንዴ
እሺ ሬስቶራንት
እሺ
Hello።
Hello ሰላም እንዴት ነህ? ሰቢው ነው የምደውልልህ።
አዎ አሁን ግን check ሳደርግ text ገብቷል፣ ግን order ተደውሎ አልተነገራቸውም ለልጆች።
Okay text ብቻ ከገባ መስራት አትችሉም ማለት ነው ካልተደወለላችሁ?
አይ እንችላለን፣ ግን ስራ ትንሽ ብዙ ስለሆነ text ኡን አላየሁትም። አሁን ሰዓት አሁን Okay ልጆች ስለዚህ ሳይሆን check ያደርጉ።
እን- እሺ በቃ እንደዛ ከሆነ ምንም order ካልተቀበላችሁ አርባ ስድስት ደቂቃ ሆኖታልና ከሰዓት በኋላ ደግሞ customer ኡ ይቆይበታል cancel ስለሚያደርገው አትፍሩት። እሺ እሺ።
እሺ አንዴ driver ኡን ታገናኘኛለህ አባት
ና ቢዩ። አይ cancel አድርገዋለች።
Hello አንዴ መሐመድ አገን አገናኘኝ።
እሺ አቤት አቤት Hello መሐመድ አቤት በቃ ይሄ cancel ይሆናል። ትተኩጣ እሺ፣ ምንም ሳትፈርም ምናምን ነገር ውጣ።
እሺ እሺ እሺ አባት፣ እሺ።
thank you